Hello
Eh, Selam.
ሰላም ጤና ይስጥልኝ።
አለን ክብር ይስጥልኝ።
አሜን።
እሺ አረጋዊ ነኝ። ተደውለ ነበር ቅዱስ አጋጣሚ
አረጋዊ ገብረስላሴ
አ፣ ተደውሎልህ ነበር?
አዎ እና አያያዊ ይሆን ነበር hello አረጋ አዎ፣ አ፣ አዎ፣ ከትግራይ ነው አይደለ?
አዎ ትግራይ ነው አዎ፣ በ- ባለፈውም አ፣ አውርተን ነበረ። ምርቶች አዎ።
ሞቶ ነበረ። አ፣ እሱን ቅሬታ አቅርበህ ነበር። እሱንም አ፣ ያው አሳውቀህ ነበር አይደለ? ለአረስምም ለኤስምም
አ
ምንድን ነው በ company ው ፖሊሲ መሰረት እንደዚህ አይነት በአንተ አ፣ አይነት case የሞቱ ጫጩቶች የማይጠበቁበት ሁኔታ ነው ያለው እና እሱን እንዲያስረዱ አሳቸው ነበር ዶክተር ላይንም እሱ ደውሎ ወይ ሌላ ሰው ደውሎ አሳውቀዋል። ትናንት ወይ ከትናንትና ወዲያ አ
ተደውሎልሃል?
አልተደወለም። ትናንትና አልተደወለም።
ተደውሎ ነበር በ- በዚህ ስልክ በስ- በዚያ ስልክ በዛ በዚህ ነው ወይስ በሌላ?
በዚህ በዚህ ነው በዚህ ነው የተደወለም። በሌላ ስልክ አልተደወለም።
አዎ አሁን የሞቱት ጫጩቶች አዎ ከሁለት ሳምንት በኋላ ነው የሞተው ነው የሚሉት እነሱ። አንተ ግን የነገርከኝ በሶስት ቀን ውስጥ አምስት መቶ ጫጩቶች እንደሞቱ ነው አይደለ?
እስከ ሰባት ቀን
አሁን እነሱ ግን እዛ አካባቢም ያለው ASM መጥቶ check እንዳደረገው በሳምንት በሰባት ከሰባት ቀን በኋላ ነው ጫጩቶቹ የሞቱት ነው። ስለዚህ ከሰባት ቀን ጫጩ ከሰባት ቀን በኋላ ሲሞቱ ግን compensation አይኖርም። አ፣
እስከ ሰባት እና ቀን ነው እሱን- ሰው የመታው። እ፣ ጫ- ጫጩቱ እኮ እስከ ሰባት እ፣ እስከ ሰባት ቀን ከአንድ ቀን እስከ ሰባት ቀን ነው የመታው ጫ- ጫጩቱ።
አ፣
እንደዚህ ነው የመልኮትኩት። የ- የዶክተር እ፣ ሀብቶም የመልኮትኩት በኢሞ አድርገህ ፎቶ አንሰህ አ፣ ላክልኝ፣ ቪዲዮ አ፣ ላክልኝ ምናምን ያለ ነው። በ- በዚህ ደግሞ በሶስት ቀን ሶስት ቀን ከደረሰ አይ፣ አይ፣ ይከሉ በ- በሁለት ቀን እ፣ ተለቋል። በአንድ ቀን እ፣ የሞታ ሌሊቱ አንሰው የለ- የላኩል ነው። በደንብ አድርገህ ቆጥረህ ላክልህ ምናምን ያለ ነው። በ- በእንደዚህ አድርገህ ነው የላኩልህ። ስራት ቀን ሄሎ ሄሎ ሄሎ
አላሰማም
ይሰማ